ክብርት ይውዳለች የአገሬ ልጅ ይሆንልች የባበለኝ አይኗ የጠራኝ ከንፈሯ የጎተተ ፍቅሯ ያቆመኝ ክብሯ ፈገግታ ማየትም ይገኛል ኪመኝ ከሳቅም ሳቅኝ መርጦ አሃሃሃ አለ የሚወደድ ሽሙርሙን ሽሙርሙን ማለትህን ታውቃለች ጥበብ አዋቂና ጥበብትህ ወዳለች ጥበብ አዋቂና ጥበብትህ ወዳለች አሃ የአገሬ ልጅ አሃ የወንዜ ልጅ ፍቅሯ በፍቅሬ ላይ አካሉን መስረቶ ግንቡን አሳምሮ ልቤ ቤቱ ሰርቶ ኩራዟ ኩራሴን ከቤቴ አብሬቶ ያስደንቀኝ ጀመር አሃሃሃ ያልታየ አሳይቶ ሽሙንሙን ሽሙንሙን ማለትህን ታውቃለች ጥበብ አዋቂና ጥበብትህ ወዳለች ጥበብ አዋቂና ጥበብትህ ወዳለች አሃ የአገሬ ልጅ አሃ የወንዜ ልጅ በሞት በእርጅና አካሌ ሳይቃኝ ውበትሽ ለታምር ዘላለም እንዲገኝ ተፈጥሮን ለማዘዝ ልዩ ኃይል ቢኖረኝ ብርድም ሆነ ሐሩር አሃሃሃ አይንኳት ባሰኘኝ ሽሙርሙር ሽሙርሙር ማለትህን ታውቃለች ጥበብ አዋቂና ጥበብትህ ወዳለች ጥበብ አዋቂና ጥበብትህ ወዳለች አሃ የአገሬ ልጅ አሃ የወንዜ ልጅ ቋሚ ሐውልት ቅርጽ የውበት ምሳሌ ሕይወት ማንበቢያዬ መስተዋት ግሌ ብቀርብም ብርቅም ዘወትር አይሻሌው ሳጣሽ በአካባቢው አሃሃሃ ሕልም ያገኝሻለው ሽሙንሙን ሽሙንሙን ማለትህን ታውቃለች ጥበብ አዋቂና ጥበብትህ ወዳለች ጥበብ አዋቂና ጥበብትህ ወዳለች አሃ የአገሬ ልጅ አሃ የወንዜ ልጅ አሃ የአገሬ ልጅ